ሄሎ
ሄሎ ጤና ይስጥልኝ።
ሄሎ ሄሎ አቤት አቤት።
ረዱ ከቺፕቺፕ ነው የምደውለው።
እሺ
ዛሬ የሚረከቡት የስኳር order ነበር አይደለ?
ነበረ አሁን ዘጠኝ ሰዓት ትደርሳለች። ከዘጠኝ ሰዓት ወሎ ሰፈር ቶሞካ coffee ጋ application ኑ ላይ የት ብለው ነው የሞሉት?
እ፣ ወሎ ሰፈር ነው።
ወሎ ሰፈር ነው።
አዎ
okay። እዚህ ጋር በ location ምክንያት ችግር እንዳለ ነው የሚያሳየውና driver ደውሎሎት ነበረ።
እ፣ ደ- ነግሬዋለሁ እኮ ምን ቶሞ ኮ ብለው ጋ ምናምን ብዬው ቶሞካ ጋ ምን አለውት እሱ?
እሺ ምናምን እደውልልሃለሁ ብሎኝ ነበረ።
okay okay። ይሄ location ስህተት እንዳለው ነው እና ያሳወቁን ነገ እንደሚወጣ ነው የተነገረን። ነገ ድጋሚ እንደሚረከቡ ነገ ኧረ ነገ ከሆነ ደግሞ ነኝ ነገ አይመቸኝ።
ድጋሚ check ያደርጉልናል። application ኑ ላይ ገብቶ location እሺ
ከ